ሄሎ
ሄሎ ጤና ይስጥልኝ
አብሮ
ምን ልታዘዝ
የቴሌቪዥን ስልክ ምናምን ይላል ያ message ተብሎ እሺ ቴሌዊን game ነው ኮከብ ዘጠኝ ሰማንያ አምስት መሰላል አድርጎ ሲደውሉ እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርጎ ሲደውሉ እንትን ይመጣልዎታል መረጃ ይመጣልዎታል የቴሌዊን ከዛ ሰባት ቁጥር ተጭነው አማርኛ ሲያደርጉ ሶስት ቁጥር ላይ ለመጫወት የሚል አለ ጥያቄና መልስና እድልዎን ይሞክሩ የሚል
ምን አለ እዛ ላይ ምን እናገኘዋለን? እኔ እዛ ላይ ሞባይል፣ ላፕቶፕ አምስት ሺህ ብር ከአምስት ብር ጀምሮ እስከ አምስት መቶ ብር የአየር ሰዓት ይሸልማል።
okay ስንት ስንት ነው? እስኪ ይቅርታ ጋር ያንን አልያዝኩም። ኮከብ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
ኮከብ ዘጠኝ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት አዎ
እሺ እናት